አልበላ ምግብ ራሱ ሌላው ጤና ይስጥልኝ። ተቋረጠ። ኦክሲጅን ፈልጌ ነበር።
እሺ፣ እያስመዘገቡ ነበረ።
አዎ ሌላ ስልክ ሌላ መስመር ላይ ቢጃ ID ዎትን ይነግሩኛል ደንበኛችን እ
ቢጃ ቁጥሮትን ይንገሩኝ። ቢጃ የደንበኝነት ቁጥሮትን እሱ አልተሰጠኝም። የደንበኛ ቁጥር ተሰጠኛል አልተሰጠኝም። በዝም ብዬ ነው ማስገባት እ ስልክ ላይ ምናልባት ስልክ ላይ የተላከሉት ካስታወሱት ወይም TIN number አ- ይንገሩኝ።
TIN- TIN number ልንገርሽ እንጂ እንትኑ አዲስ ነው። በዝም ብዬ ነው በ TIN number ነው ማስመዘግበው። ልጅ
እሺ ይንገሩኝ። TIN number ሁለት ዜሮ
ሁለት ዜሮ ሁለት ዜሮ መስመር ላይ ያሉ ደንበኛችን መስመር ላይ ያሉ መስመር ላይ ነው ደንበኛችን መስመር ላይ ያሉ ደንበኛችን ይሰማል? መስመር ላይ ነው